ጤና ይስጥልኝ ዘባ ኮሚኒካ
ጤና ይስጥልኝ።
አብሮ ይስጥልን።
እንትን ነበረ በማታ ወደ ጠዋት አስራ አንድ ሰዓት አስራ አንድ ሰዓት አካባቢ ላይ withdraw አድርጌ ማለት ነው።
እሺ ብሩ ወደ account አልገባም።
ከዚህ ውድ ታሪክ ላይ ያልገባትን ፎቶ አንስተው በቴሌግራም ይላኩልን።
በምን በቴሌግራም ላይ ያ- ያልገባ ምኑን transaction ኑን እ transaction history ውን ፎቶ አንስተው እ ያልገባሎትን ፎቶ አንስተው በቴሌግራም ይላኩ።
እሺ እሺ እናቴ እሺ እሺ ቁጥር ያርገኛ ነው የቴሌግራም
ቁጥር ቁጥር ቢያዝ የቴሌግራማችንን ቁጥር የያዙ እሺ እሺ እሺ ስጪኝ እሺ ስክሪፕት ዜሮ ዘጠኝ ሰባ ስምንት እሺ እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እሺ እሺ አመሰግናለሁ እሺ እሺ